ሌላው አቤት
ሌላው ከችግር መልስ የደወልኩት እሺ ተቋርቢ ነው
Okay። በዚህ ቁጥር ነው order ያደረጉት አ በዚህ ቁጥር ነው ያደረኩት እና አራት ሰዓት ደግሞ ቅድም ያለው ከፍ እያለውም ደግሞ Lux
እ
Lux ሳሙና ነው አይደል?
አዎ ስዴ ከፍ እያለውኝ ሁላ
አዎ። በ group ላይ ግን ሰው አልገባም፣ እርሶ ብቻ ነው ያሉት።
እና ምንድን ነው የማደርገው? group ነው ሰው ነው ማለት ነው የምጨምረው?
አዎ የሚያውቁት ሰው እርሶ ካለ ስልኬን እርሶ group ላይ join ማለት አለበት።
join ካላለ ያዘዝኩት አይደርስም ማለት ነው?
አዎ አይደርስም። fail በሀያ አራት ሰዓት ውስጥ fail ያደርግና እ እዛ በእኛ refund እናደርጋለን። fail ከሆነ ደግሞ fail ከሆነ ብሩን እንመልሳለን እኛ
እና አሁን join ማስደረግ ቴሌብር አለብኝ ይጠቅማሉ ማለት ነው?
አይደል?
አዎ ቴሌብር እጠቀማለሁ።
ያው እ አንድ እንኳን ቢያዙ ይችላል። ቢያንስ አንዳንድ እንኳን ካዘዙ complete ሁለት ሰው ሁለት ሰው ያስፈልገዋል group ኡ ላይ
እሺ ሁለት ሰው ገብቶ እነሱ ማዘዝ ይችላሉ ማለት ነው? እነሱ እንዲያዙ ማድረግ ነው ያለብኝ።
አዎ አዎ እሺ በቃ እርሱ ደግሞ እነሱ የፈለጉትን Lux አሁን አንድም ሁለትም ሶስትም የፈለጉትን ያህል ማለት ይችላል።
በቃ ከዛ እነሱ እኛ- ካስገባው ብሬ እ- መላሽ ይሆናል።
አዎ ሰው ካልገባ ደግሞ fail ያደርግና በሀያ አራት ሰዓት ውስጥ ለ- እም።
በዚህ በዜሮ ዜሮ አራት ቤቱ በቴሌብር እም።
refund እናደርጋለን ገንዘቦት።
እሺ አመሰግናለሁ። በቃ እንደዛ አድርጉና እኔ ሰው ፈልጌ ላስገባ።
በቃ እሺ እሺ አመሰግናለሁ።
እሺ እሺ መልካም መልካም